પેલો પેલો પેલો
Hello ወይ ወንድም አገኝ እንትን ነው offline ሆነ። እስኪ አንድ check ታደርግልኛለህ?
እየጠበቅኳት ነው ብላ ብላኝ ነበረ።
offline ይለኛል አሁን። የመጀመሪያ spin ኡን ላየው ነበረ።
እም?
አይ የስፒኑን ላይ ያየሁት ነበረ። ኦፍላይን ሆነ በመሃል።
እሺ ቆይ እንዴት ታደርጊልኛለሽ? እንትን ነበረ ምን?
ኬብሉ ስቀይር ጊዜ ቲቪ ቀይሮ ነበረ።
ኦኬ ምናልባት ለዛ ይሆናላ።
ያ- አሁን ኤኒ ዲስኩን ትላለች መልሳ ወይስ እዛው ላይ ነሽ?
አዎ አይ እኔ ዝም ብዬ ሪትራይል አድርገው ት- ትይልኝ አንዴ ወይ on ታድርገው።
ወይ እሷ ት- ትላክልሽ?
አይ የላከውማ ይሆናል እኮ እም፣ Offline እም።
ስለጠ- ስለጠፋ ነው እንጂ አ፣ ይሆናል። እስኪ አሁን ያው አሁን እየሰራ ነው፣ load እያደረገ ነው እና okay accept በለኝ። ያው መጣ
እሺ የ spin ኡን ሊሆን